ጤና ይስጥልን hello ቪዛ አለምነሽ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት? ጤና hello።
ይስጥልን ደንበኛችን።
አሁን ደ- እያናገርኳት ጤና ይስጥልን።
ነበረ። hello hello፣ አይሰማም?
ይሰማል?
ጤና የኔ ይስጥልን hello ይሰማሻል?
ቪዛ አለምነሽ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
የኔ ይሰማሻል?
ምንም አይሰማም።
አይሰማም? ሄሎ ሄሎ፣ ቆይ ተመልሼ ልደውል።